ጤና ይስጥልኝ ሁሉ ስፖርት በኮምለር ዳውር
ሁለት ሺ አራት መቶ ብር ቴሌ ብር ላይ ተገልብጬ ነበር። ሁለት ሺ አራት መቶ ወደ ቴሌ ብር እሺ
እና እስካሁን አልገባም። ትናንት ማታ ነበር የተገለበጠው።
እሺ screenshot አድርገው ቴሌግራም ላይ ላኩልን transaction ኑ።
withdraw ነው ያደረኩት።
አዎ እኮ transaction history ላይ ይግቡና ሁሉ ስፖርት ላይ ያስተላለፉ ልላክልኝ?
successful የሚል አለ።
አዎ።
screenshot አድርገው ቴሌግራማችን ላይ ነው የሚልኩት።
እሺ እሺ